እስከመጣች ሕይወት መውደዴ ተዋት ከልክሏት ታንኳቆ በሬ ገብቷት ከመጣች ሕይወት መውደዴ እንደ ዱር ዝንጀሮ ጫካ እንደለመደ ቤት መግባት ይጠላል እሷን የወደደ በየሄደችበት ቀርቦ አብሮ የሄደ መቻደብ ያገኛል ኮሮ ወዳበደ ሆነብኝ ሰው መውደድ ባስገባት ከሆዴ እሷ የከነፈች ገሃድ ወጣ ጉዴ ሆነብኝ ሰው መውደድ ባስገባት ከሆዴ እሷ የከነፈች ገሃድ ወጣ ጉዴ ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ወዳጅ ከዞረ ፊቱ ከጨከና አንጀቱ ወዳጅ ከዞረ ፊቱ ከጨከና አንጀቱ ከልክሏት ታንኳኮ በሬ ገብቷት ከመጣች ሕይወት መውደዴ ተዋት ከልክሏት ታንኳኮ በሬ ገብቷት ከመጣች ሕይወት መውደዴ እኔም እርም የለኝም አልተው ሰው መውደዴ እየደጋገመ ይብላው እንጂ ሆዴ እንደነደፉት ጥጥ ደጋን እንዳጉላላው ሳሳብኝ አካሌ መውደድ ያከሳው እንደ ኩራተኛ ተላብሳ ግርማዋን ገር ሆዴን በላችው ሳላገኘው ሆዷን እንደ ኩራተኛ ተላብሳ ግርማዋን ገር ሆዴን በላችው ሳላገኘው ሆዷን ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ወዳጅ ከዞረ ፊቱ ከጨከና አንጀቱ ወዳጅ ከዞረ ፊቱ ከጨከና አንጀቱ ከልክሏት ታንኳኮ በሬ ገብቷት ከመጣች ሕይወት መውደዴ ተዋት ከልክሏት ታንኳኮ በሬ ገብቷት ከመጣች ሕይወት መውደዴ ታሞ እንደከረምን እንደ ገመምተኛ ህርም አለብኝ ጎኔ ያለ ሰው ላይ ተኛ ያዝናሉ እንጂ ለሰው በወደድ አይስቁ አያ ያስከማር አጣው ብሎ አይለቁ የወደዱት ርቆት ሲያቀርቡት ካልከፋው እስቲ ምን ሊባል ነው ሆዴን የሚያባባው የወደዱት ርቆት ሲያቀርቡት ካልከፋው እስቲ ምን ሊባል ነው ሆዴን የሚያባባው ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ወዳጅ ከዞረ ፊቱ ከጨከና አንጀቱ ወዳጅ ከዞረ ፊቱ ከጨከና